Yes, yes, keep your push.
ሄሎ ወየ ወየ ቱጂ ኖት?
ነኝ። አዎ በትክክል ኦኬ። አዎ አሁን የወርድን እያዋራኋት ነበር እና ይቅርታ ስልኩ ጠፍቶብኝ ነው። ይደውልልኝና ብሩን ሪፈንድ አደርግለታለሁ ስላለ ይደውሉሉት።
በጣም ጥሩ አመሰግናለሁኝ።
እ፣ ቁጥሯን ቁጥር ልስጦት ወይም አለኝ ይደው- አለኝ አለኝ አለኝ።
ይደውሉላትና መቶ አስራ ስምንት ብር ትልክሉታለች።
እሺ እሺ እሺ መልካም ቀንሽ።
እሺ፣ ታንኪዩ አመሰግናለሁ።
ኦኬ እሺ።